Hello hello ጤና ይስጥልን ቤተሰቦች፣ ሰላም ይሰማል?
የሆነ ትኬት ነበር እሺ
እና አንዱ አንዱን ቀይ አብርቶ ሌላው- ሌላውን አረንጓዴ አድርጎታል። አንድ ሁለት ሶስት ጨዋታ ማለት ነው።
እሺ፣ ሌላውን አላረመው አላረመልህም?
አላረመልኝ።
ምን በወረቀት ነው?
አዎ በወረቀት ነው።
እሺ ንገረኝ cashier code ኡን።
አስር እሺ ዘጠና አንድ ዘጠና አንድ ሀምሳ አንድ ሀምሳ አንድ ስልሳ ዘጠኝ
አሁን አርሞልሃል። ሶስት game ወድቋል። ግን
እሺ ሶስት ጌም ወርቆብሃል። እሺ፣ እሺ፣ እሺ እናመሰግናለን።
እሺ